ጤና ይስጥልን ማን ይግባባ።
ጤና ይስጥልን።
አቤት ስምን
የሆነ ላንድ ክሩዘር ይሸጠ ተብሎ መኪና አይቼው ነበረና ምን አለ የት አካባቢ ተሽከርካሪ ተሽከርካሪ የሚሸጥ long base ኡ
ምን አይነት color ነው?
silver ወደ silver የሄደ ቀለም single ጋቢና አሉ
እያየሁሎት ነው አባት ይቅር እሺ እናቴ
አባት ይቅርታ long base መኪና አሁን ላይ የለንም እያየሁሎት ነበር ወጥቷል አዎ
single ነው ግን
ምን አለ single single ጋቢና single ጋቢና
አዎ እሱ አሁን የለንም እኛ አሁን ያለን እንደ- በ double ጋቢኖች ነው ያሉን ሀይሉክሶች ነው ያሉን ነው እሺ አመሰግናለሁ